የሞተር አይደለም እ አዎ አዎ hello ራቢ hello ወይ ደውዬ ነበረ ራቢ ይባላል አዎ ረቢ ነኝ አዎ እርሻ ነው ሊ በቃ cancel ነው የሚሆነው እሺ የእንትኑ
እ?
cancel ነው የሚሆነው order ኡ እኮ እሷ እንደ እንደዛ ነው ልክ ነው ተላልፎ አዎ ነው አዎ በቃ cancel ነው የሚሆነው ተላልፎ ሳይሆን አልትደው እንትን ነው ሌላ case ነው እንትን ግን እኮ እስ- እ- እስካሁን እኔ ጋር አለ አዎ cancel ነው የሚሆነው እሺ እሺ አንተና ትንሽ ጠብቅ እንትን አለ ሌላ order ትሰራለህ ከፒዛ ሀ አ- አረ በቃ ምንም አልሰራም ከዚህ በኋላ ገባህ ወደ ቤት
ቆየሁ በቃ እሺ፣ እሺ፣ እሺ ቻው እሺ ቻው